ሰላም ጤና ይስጥልን። በሽቱ ቤት ሌላው እንኳን አቤት፣ ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
ያ ሴቨን ጋር አውርተን ነበር ታገናኝ ትችያለሽ። አሁን እንደየ ነው።
ማንን?
ሴቨን ሴቨን ፌ- ፌቨንን? እሺ ሄሎ
አቤት፣ ሰላም ነው።
ሰላም እ የትኛው ትኬት ነበረ?
ሉስ ምናምን ያሉት ሄደክ እንደየልሽ ይሄ ነበር ቦነስ ያልከኝ ነው ወይስ እ አንዱ አረ፣ ሎስት የ- ሆኖብክ ዊን እንዲሆን ነው?
የተበላው ነው ተበልቶ ነበርና ቅድም ሙሉ እስካላገው አሳይቶናል። ግን ሉስ ምናምን ብሏል ምናምን ብሎሽ አሳውቃለሁ ምናምን ብለሽ ነበር ልኬዋለሁ ምናምን ብለሽ ነበር።
እሺ እንትን የሆነብክ ነው እ ቦነስ ነበረኝ ምናምን ያልከኝ ነክ
አይደለም አይደለም እ ሙሉ አልፎ እስካን ሆኖ በኋላ አራት ሰዓት በኋላ ነው የሚገቡና ልኬዋለሁ አሳውቃለሁ ምናምን ብለሽ ነበር አዎ፣ እሺ።
ቅድም ቲ- ትኬቷን አንዴ ትነግረኛለህ? በትኬቱ ሰርች ላድርገው። ልክ ይላቸው ነበር እየመለሱ ስለሆነ የትኛው እንደሆነ
ካሸርኮል ነው ካሸርኮዷ ንገረኝ።
መልስ ደውላ አንድ ይዞብኝ ሄዶ ነበር ጓደኛ ካሸርኮል እሺ በቃ እሺ እሺ።
እሺ